ሰላሜ hello ሰላም ነኝ።
ሰላም እንዴት ነሽ? እንዴት ዋልሽ?
አለሁ ሚኪ፣ እንዴት ነህ?
እግዚአብሔር ይመስገን ደህና ነሽ?
አለሁ እንዴት ነህ?
ደህና ነኝ የምልሽ ሰላም ወይ እዚህ ጋር የያዝኩት order ማለት ነው እሺ፣ ሰዎች አንድ order number አስራ ሰባት ሀምሳ አራት አስራ ሰባት ሀምሳ አንድ
አስራ ሰባት ሀምሳ አራት እሺ customer ኡ እዚህ ጋር ጋዜቦ አደባባይ ብሎ ነው የተሞላው እና customer ኡ በሙልሙል ዳቦ ገብተህ ኮንዶሚኒየም ውስጥ ነው የሚለው በዛ ውስጥ ደግሞ እኛ አንገባም እ okay፣ unsafe ነው።
እ እኔ እንጃ አላውቅም ብቻ ግን ወደ ውስጥ በዛ ወደ ሙልሙል ዳቦ እኛ አንገባም እዛ ነው ብዙ የተዘረፍ ነው okay፣ እሺ ወጥቶ እንዲቀበልክ ላድርግልህ አዎ እንደዛ እንዳናግርልህ customer ኡ አናግሩት እሺ አናግሩት ከጋዜባ አደባባይን አልፎ ማለት ነው።
ጋዜቦ አደባባይ ወደ ሙልሙል ዳቦ ግባ ነው የሚለው። ወደዛ ደግሞ ብዙ ነን የተዘረፍነው ያውቃሉ ቢሮ በቃ ነግራቸውና እና ቢያንስ ከደውል ወጥቶ እንዲቀበለ ቢያንስ እም፣ ዳቦ ቤቱ ድረስ ወይም መጥቶ ወጥቶ እንዲቀበለኝ አሳውቁልኝ።
እሺ እሺ ሚኪ እሺ።
አሳውቅልሃለሁ። እሺ